ጤና ይስጥልን።
hello
ጤና ይስጥልን ማሪ ባባ።
hello
ምን ልርዳዎት?
አይ መኪና ፈልገን ነበር።
ምን አሉ?
መኪና ፈልገን ነበረ።
እሺ ምን አይነት መኪና?
Suzuki
Suzuki Every
አ
ሁለት ሺ አምስት አለን በማኑዋል
ስንት ነው?
እንዴ ጠብቁ እ?
አንድ ነጥብ አራት
እንደ አራት ሺህ አራት እግር አለች። የስራዋ
ምን አሉ?
የስራዋ መ- የመኪና የስራ የቺ አራት ሺህ የጭነት የለችም። አራት እግሯ
ምንድን ነው አራት እግሩ?
አራት እግር ማለት ሱዙኪ አራት እግር የቺ ጭኗ እኮ ሱዙኪን እኮ ነው የምነግረው የስራ መኪና
የስራ መኪና አዎ።
እኮ ሁለት ሺ ሁለት አንድ አንድ ነጥብ አራት
ዝቅ ያለ የለም ትንሽ ዋጋ
ዝቅ ያለ የለንም።
የ- የእግር በሌላ መኪና ነው።
አቶስ በአቶስ በአ-
አ።
በዞታ ያለን
ስንት ነው?
አንድ ነ- አንድ ነጥብ አንድ በባንክ ከሆነ በ cash ከሆነ አንድ ሚሊዮን
እሺ በቃ እንደውላለን። እሺ ኦ